ሄሎ
ሄሎ ሰላም ነው?
ሰላም ሄሎ
ሄሎ፣ ይሰማል?
እ መር- ይሰማል?
አዎ
መረጃሽን ከዩኒቲ ዩኒቨርሲቲ ነበር ያገኘነው እና እ ወዳ vehicle manufacturing PLC ላይ በ junior accountant እ ክፍት የስራ ቦታ ስላለ ሰኞ ዕለት ፈተና አላችሁ እና ሁለት ሰዓት ላይ ይመችሻል።
አዎ። የት ነው ያልከኝ?
ስለዚህ ቦታው ቦታው ለቡ ቦታው መብራት ኃይል ካርስ እ ለቡ መብራት ኃይል።
ለቡ መብራት ኃይል ከአርሴማ ቤተክርስቲያን ፊት ለፊት እሺ። ሁለት ሰዓት ላይ ፈተናው።
እሺ፣ ከአርሴማ ቤተ እሺ።
ክርስቲያን ፊት ለፊት ነው ያልከኝ።
አዎ ለቡ መብራት ኃይል ከአርሴማ ቤተክርስቲያን ፊት ለፊት እሺ።
እሺ፣ ድርጅቱ ስሙ ምንድን ነው?
ወዳ vehicle manufacturing PLC እሺ።
እሺ፣ በቃ እሺ።
ሁለት ሰዓት ላይ ትመጫለሽ። አረ አዎ አዎ። ምንድን ነው ይዤ እሺ።
የምመጣው ማለት እ፣ ምን ይዤ መምጣት አለብኝ?
ምንም ምንም በቃ ለፈተና አዘጋጅተሽ ነኝ። ምንም ሌላ አያስፈልግም። እሺ በቃ እሺ።
እሺ።